なんで知られる
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር ምደውሎት።
እሺ ፓይናፕል ኦርደር አድርገውን ነበረ ለዛ አዎ።
የሚመጣ አዎ።
ዌራ ውስጥ ጥራት ስላጋጠመን ለነገ ልንልክሎት ነበር ከይቅርታ ጋር።
ችግር የለም። ኧረ እሺ ይመጣል ነገ እዛ።
መረከብ ይችላሉ።
አዎ ነገ ላኩልኝ። እንትን ዋይብሴንም ሳልወስድ አንድ ላይ አምጡልኝ ብያቸዋለሁ ልጆች።
በቃ እሺ፣ አንድ ላይ ይመጣል።
እሺ፣ እሺ፣ አመሰግናለሁ።
እሺ